ተቀመጥ፣ እዛ ሂድ ተቀመጥ። Hello Hello hello አቤት Hello፣ አቶ ፈርሃ
አ ፈርሃን ከመቶ ሰከንድ ነው የምደውልልዎት። የመቶ ሰከንድ ሽልማት ፕሮግራም ሮብ አራት ሰዓት ነው
Okay እና ፒያሳ ቸርችል ሆቴል አጠገብ ያለውን ዲሴ ትምህርት ቤት ያለው ኢትዮ ቴሌኮም የሽያጭ ማዕከል ያውቁታል አይደለ?
አዎ አዎ እዛ ነው ሮብ አራት ሰዓት በመታወቂያ ኮፒ አድርገው ይዘው ይምጡ።